Við viljum fólk og komnir bjór.
አቤት
ሁለት አይነት ቢሆን ስፖርት
ትላንት ማታ ሶስት ሰዓት ከሀምሳ ስምንት ላይ ከቴሌብር ወደዚህ ብር አስተላልፌ ነበረ፣ ግን እዚህም አልደረሰም። ቴሌብር ላይም የለም። ከቴሌብር ተነሷል።
ቴሌ ኦኬ ከሁሉ ስፖርትን ያስተላለፉት አዎ
እሺ፣ ያስተላለፉትን ትራንዛክሽን ሂስትሪውን
እ?
ይግቡና screenshot አድርገው ይላኩልን።
በምን በዚህ ስልክ
አይ አይደለም 0978
እሺ ዜሮ ዘጠኝ ሰባ ስምንት 16 ስድስት 30
ሰላሳ 06 ዜሮ ስድስት
አዎ እሺ እሺ